ሰላም ጤና ይስጥልን ቤተሰቦች። ሄሎ
ትናንት ሚድ ዶሮ ነበረ ስድስት አምስት አራት እንታይልኝ ነበር በይስ
ምንድን ነው አልከኝ?
ዊዝዶ ረኩስ ነበር እንድታይልኝ ነው በዚህ ስልክ እሺ ስለው- ስድስት አምስት አራት
እሺ ስድስት ሺህ አራት ሺህ አምስት ሺህ ማለት ነው።
እም፣ በ- በመቶ ሺህ መስሎች ነው
እሺ መቼ ነበር?
ትናንት ማታ። እስቲ ሌላም ካለ ይልኝ።
እሺ አንተ አላወቅከው?
ካለ እሺ አራት ሺህ አምስት ሺህ ስድስት ሺህ ሌላ ምን አለ?
የለኝም።
እስኪ ሌላ ካለ ልይ። የትላንት ሌላ እንትን ነው deposit ያረክባቸው ናቸው አልገባለ deposit ያረካቸው
አይ ገብቷል።
በቃ ሌላ withdraw ያዘዝከ የለም። እነዚህ ሶስቱ ናቸው።
thank እሺ ወደ ቴሌብር ነው አይደለ? ነብዩ ዜሮ ዘጠኝ አስራ አንድ ሀያ አንድ ስልሳ አምስት ስልሳ ሰባት እሺ ችግር የለውም ብዘጋውም approve አደርግልሃለሁ።
እሺ thank እሺ እሺ እናመሰግናለን።